በምስል የሚጻፈው አቤት ምን እርዳዎት? ምን አለ? ሄሎ አይሰማም ድምፆት። ሄሎ አሁን ይሰማል። ምን እንርዳዎት?
ኦሮምኛ ትችላለህ?
ኦሮምኛ አልችልም። አማርኛ፣ እንግሊዝኛ የሚችል ሰው ካለ
እኔ ብር ነው ወደዚህ ገባ አንድ አንድ ይሄ የሰማ ነው።
እየሰማው ነው። አዎ ምን እንርዳዎት?
አንድ ሺህ ሰላሳ ሁለት ብር የኔ ብር በቃ በዚህ ላይ ወደ ቻፓ ፋሽናል የሚል ላይ ገባ።
ከምን ምን ላይ እንዲገባ ፈልገው ነው?
እ እ ምን ላይ እንዲገባ ፈልገው ነው?
እ ብድር ነው ብድር ነው ብድር በድራለሁ ብለህ በቃ እዚህ ገባ። ለ- ለእኔ ደግሞ አ- እስካሁን አልመጣም።
እንደሱ አያለም። እሺ አንዴ ስልክ ቁጥሮትን ይንገሩኝ። የ የቴሌብር ስልክ ቁጥር አሁን የደወሉበት ነው።
አዎ አዎ ዜ- ዜሮ ዘጠኝ
እሺ እንትን እንትን ሰላሳ ሰባት
settle ተደርጓል። ሄሎ
አቤት
ምን ሆኖቦት ነው?
እ እ
ምን ሆኖቦት ነው? ክፍያ ፈጽመው ነው ምንድን ነው?
እ ክፍያ አይደለም እ ለግ- ብድ ነው እሱ በቃ የኔ የኔ ብር በቃ ወሰደ ወ- ወደ ወደ እሱ account እኮ የደወለበትን ስልክ ቁጥር ነው የሚጠይቁት እንጂ እኛ ጋር የገባ ነገር የለም። እሺ